ምን እየሰራች እሺ ሄሎ?
ፍሬት አቤት እንትን የቦነስ ትኬት ማለት ነው አ የለውም እሺ ኮንግራሚ ላይ አይመጣል አይመጣልሽ ትንሽ የትኬት ካሰች ደግሞ እናቱ ጋር ደውሉና ወይ ሲስተሞች ጋር ያውጡላችሁ አይሆንም እያለችን ነው አንቀበልም አለች። ወረቀት ምን አለች ካሰች ወረቀት ከሌለው አልቀበልም ትንሽ ወረቀት መውጣት አለባት ወይ እናቱ ጋር ደውሉና አሳውቁ ብላለች። ያውጣ ኦኬ ለናቲ
አ ወይ እናቱ ጋር ወይ ሲስተሞች ጋር ደውላችሁ ይታወቃል ለዛ እንዳይሰራ እያለችን ስለሆነ ነው።
ኦኬ ግዴታ መ- መኖር አለበት ብላሽ ነው አዎ ምን ሆን አለበት ግድ ነው አለች እሷ።
በቃ እሺ እሷን እናናግራታለን ወይም እሺ
እሺ አናግሯትና አዎ እሷ ስላለችን ነው። እሺ እሺ እሺ ፍሬት እሺ እናናግራታለን ማን በል ስንክት Hello ሄሎ ዳንኤል ዳንኤል ብለሽ እሺ ዳንኤል ማን ዳንኤል ዳን- ዳንኤል እሺ ዳንኤል አዎ።
እሺ እሺ እንደዚህ እሱ ነው እንደዛ አለኝ እላታለሁ እሺ
እሺ እሺ ፍሬት በቃ እንነግርልሻለን እሺ